የበራ መረጃ ማዕከል እባክዎትን
አሪፍ ነው። ጤና ይስጥልኝ brother፣ ሰላም ነው?
ሰላም።
አሁን ደውዬልህ ነበር።
እሺ ከአዲስ አበባ አክሱም፣ ከአክሱም አዲስ አበባ ነበር።
አይደለም ከአዲስ አበባ መቀሌ።
ይቅርታ ከአዲስ አበባ መቀሌ። እሺ
አዎ የሚሆነው አ- በሀያ የሆነና በፈረንጅ ማለት ነው። በሀያ ሆኖ እህ።
ሀያ አንድ ሁለት ሶስት አራት አምስት ስድስት ሰባት በአስራ ስምንት መመለሻ
እሺ አንድ ጊዜ ቆይ ይደግሙልኛል።
አዎ በ- በሀያ በ- በሀያ ሰባት መመለሻ
okay፣ እሺ እም?
እሺ ቆይ በሀያ መሄጃ አይደል?
በቃ ሐሙስ በሐሙስ ማለት በሳምንቱ ለሳምንት እም።
እሺ ለአሁ- ለሁለት ሰው ሊሉት ወይስ አሁን ለአንድ ሰው?
አ እሱ ምንም እያንገራገረ ስለሆነ የኔ ቆረጥና ከፈለገ ትቆርጥለታል።
እሺ
ስለዚህ አይደለም ሮብ ሮብ ለሐሙስ ማለት ሐሙስ brother sorry ረቡ ማለት ነው መመለሻ ሐሙስ ነው የሚሆነው ማለት ነው።
okay እሺ።
ገብቷል።
ስለዚህ በአስራ በአስራ አንድ በሀያ- አድርገህ
በሀያ በ- ሄደው በ- በሀያ ሆኖ በሀያ በሀያ ሰባት መመለሻ እንደዛ ከሆነማ ሮብ በሮብ ነው የሚሆነው።
አይደለም በሀያ ሆኖ ሰማኛ በሀያ ሆኖ መመለሻ ሀያ ሰባት አድርገው እኮ እንደዛ ከሆነ ይኸውልህ አሁን እጄ ላይ ያለ calendar ኦትን ወይ አውጥተው እያዩ እያ- ያውሩኝ። በሀያ ሶሪ ሄደው sorry በሀያ ሆኖ በሀያ ስምንት መመለሻ sorry እኔ እኮ እሺ፣ በሀያ ሄዶ በሀያ ስምንት ከሆነ አዎ፣ ሮብ ሆኖ ለሐሙስ መመለሻ ማለት ነው።
አዎ እሺ
ቆይ ነቅለሽ ዝቅ
እሺ እ፣ ይቅርታ መ- መረጃ ጠበቅኩት። እ፣ ወይ ምን አልከኝ?
እሺ እ፣ ያው መሄ- መሄጃው ስድስት ሰዓት ከሀያ ነው። ከዚህ የሚነሱ ስድስት ሰዓት ከሀያ ተነስተው ነው እ፣ እዛ ሰበባ ሰዓት ከሀምሳ አምስት ይደርሳሉ። ከዛ አዎ።
ደግሞ ሲመለሱ ደግሞ ከዛ አስር ሰዓት ከአምስት ተነስተው አስራ አንድ ሰዓት እ።
ከአርባ እዚህ ይደርሳሉ። እ፣ በቃ አሪፍ የደርሱ- የደርሱ መልስ ዋጋው ዘጠኝ ሺ ሶስት መቶ ዘጠና ስምንት ብር ነው። ልክ እንደ ቅድሙ ተመሳሳይ ዋጋ ነው ያለው።
አዎ ዘጠኝ ሺህ አራት መቶ ብር ማለት ነው።
አዎ almost ነው።
almost እንደዛ ነው። እሺ አሁን በምን ላስገባልና ትኬቴን ትልክልኛለህ?
እሺ እ፣ መጀመሪያ ሙሉ ስሞትን ይንገሩኝና ከነ አያቶ book ይደረግሎትና ከዛ በኋላ ምን አካውንት አልከኝ?
ሙሉ ስሞትን ከነ አያቶት ይነግሩኝና book ላደርግሎት ከዛ በኋላ እሺ አ account እሺ ፍጹም ጸጋዬ አብርሃ
ፍጹም
ጸጋዬ አብርሃ
እ፣ ቴሌግራም ይጠቀማሉ።
ፍጹም ጸ- አዎ ጸጋዬ አብርሃ አዎ ቴሌግራም አለኝ በዚህ ቁጥር እሺ እንደዛ ከሆነ ቴሌግራም ላይ እ፣ hi ልበሎትና በ- በድርጅትም በ ETS ም ያለ እ፣ account ነው። እዛ እልክሎትና እዛ ላይ ሙሉ ስሞትን ከነ አያቶት በእንግሊዝኛና ከዚ ሌላ ኩዲ እኔ ደግሞ እዛ ላይ account እልክሎታለሁ።
እሺ በእንግሊዝኛ ጽፌ ልላክልህ አዎ እሺ እሺ hi በለኝ በቃ እሺ እ፣ የቴሌግራም ስሞት ፍጹም የሚል ነው አይደል?
አ አ ፍጹም ነው እሺ እሺ ከዛ ላይ ሀይል ይወጣል።
አይ እሺ እሺ